ሄሎ ጤና ይስጥልን ብስክሌት ሄሎ ሰላም ነው?
አለን አለን ሰላም ነው።
account digital ማድረግ ፈልጌ እኮ እምቢ አለኝ።
ሄሎ
አዲስ account create ለማድረግ ፈልጌ እምቢ አለኝ።
ምንድነው የሆነብህ? አባ አይሰማም ድምጽ በጣም ርቋል።
account create ለማድረግ ፈልጌ እምቢ አለኝ።
account ምን ለማድረግ form ለአዲስ ለ- አዲስ ምንም ለማድረግ- ፎ- አ አዲስ በቃ ለመክፈት ነው።
አ
እሺ አዎ።
ስልክ ስታስገባ ዘጠኝ ብለህ ነው የጀመርከው አይደለ?
አ ስታስገባ ፓ- password ፓስወርድ ስታስገባ- የራሴ ሞላሁ confirm አልኩት ከዛ እምቢ ይላል።
ቆይ password ስታስገባ እንዴት እንደምታስገባ ልንገርህ።
እሺ የመጀመሪያዎቹን ሁለት ፊደል አድርጋቸውና እሺ የመጀመሪያውን capital letter ሁለተኛውን small letter አድርገው እሺ
ከዛ አምስት ቁጥሮች አስገባና
አምስት ቁጥር ነው ማስገባ አምስት የተለያዩ ቁጥሮች አስገባና መጨረሻ ላይ አንድ ኮከብ ከአምስት- ጨምርበት። አንድ እ?
ኮከብ ወይ መሰላል ጨምርበት መጨረሻ ላይ እ፣ አጠቃላይ ስድስት ነው የሚሆነው።
ይኸውልህ የመጀመሪያዎቹ ፊደል አሉ አይደለ?
ይዘላ ሁለት አባ አንድ small እና አንድ ካፒታል እሺ አስገባው።
የመጀመሪያውን ካፒታል ከዛ small ታደርግና አምስት ቁጥሮች ታስገባለህ ወይ ከአንድ እስከ አምስት ማለት ነው።
እሺ ከዛ መጨረሻ ላይ አንድ symbol ወይ ኮከብ ወይ መሰላል ወይ ደስ ያለህን አንድ symbol ታስገባለህ።
አይ ከዛ confirm ም ላይ እንደዛ
ከዛ በቃ ከዛ ይከፍታል።
አዎ።
አይ አይ